Là
ሄሎ አቤት።
የሆነ application download አድርገን አል save ይደረጋል ብላችሁ ነበር፣ ግን አልተደረገም።
አሁን አሁን ምን ላይ ነው? አሁን አድርጋችሁ ነበረ?
እ እ ዛሬ ደውለንሎት ነበር?
አ
አሀ፣ እየተጠቀሙበት ነበር ከዚህ በፊት?
አልተጠቀምንበትም።
እሺ፣ እንዳ- እንዴት እንዴት እንደሚያደርጉ እንዴት እንደሚገበያዩ የሚያሳዩት ሰውን ላክና እ፣ ሌሎች feature ኦችንም ስለጨመርንበት እዛ ላይ መጫረት እንዲችሉ የሚያደርግ ሄሎ እሺ እሺ።
የአድራሻ ለውጥ አድርገው ይሆን?
አ እዛው ያው ብዙ ሩቅ አይደለም፣ ግን እዛው በዛው ነው።
የት አካባቢ ምናልባት building ኡን?
ሰንጋተራ ሰንጋተራ የገበያ ማዕከል
እሺ በቃ እ፣ በዚህ ስልክ ነበረ የደወልንሎት?
አ
እሺ መልካም ቀን፣ እንመጣለን።